ያልታረመ ትኬት ነበረኝ እና እሺ ንገረኝ።
cash- እሺ cash code
አስር አስር
አስራ ዘጠኝ አስር አስራ ዘጠኝ
ዜሮ አንድ
እሺ
ሰላሳ ሰላሳ
እ፣ አንድ ደግሞ አለኝ ቆይ ነው የኔውና አምስት የወጣ ጨዋታ አለው አባቴ።
አይ ስክሪንሻቱን ልንልክልህ እንችላለን እና አንድ ደግሞ ፖስትፖንድ የሆነ ጨዋታ አለ፣ የተዘዋወረ ጨዋታ ማለት ነው።
እም፣ በቃ ሌላው የበርቱላ አለ።
እና አሁን ጎድ አምስት ሄደው ነው የወጣው ጨዋታ እ?
እና ያን ያው እንትን ብሎ እንትን መሆን አይችልም።
አምስት ነው እኮ ነው አባቴ የወጣ ጨዋታ አንድ ካለና ከኦዱ እ፣ ሲካፈል total odd ኡ ሲካፈል lose ላረክበት አንድ ጨዋታ ለእንደዛ አይነት እ፣ ጨዋታ ሲባ- ሲካፈል ከሀያ በላይ ከሆነ ብቻ ነው እንትን የሚኖረው ቦነስ የሚኖረው። አምስት ጨዋታ ነው አንተ የወጣብህ።
እሺ እንትን ደግሞ አንድ አንድ ልንገርሽ ደግሞ እሺ ይቻላል።
አ፣ አስር እሺ
አ- አ- አስር አስራ ዘጠኝ አስራ አስራ ዘጠኝ ዜሮ አንድ እሺ ዜሮ አንድ ሰባ ስምንት
ይሄ ደግሞ ሁለት ጨዋታ ወጥቷል። እሺ አባቴ ሉዝ ነው ይሄም
አይ እና እሺ አረሚውና ልዩ እስካን አድርጌ
እሺ ማየት ትችላለህ። ዳዊት ጋር ነው አይቆረ